Hello ጤና ይስጥልኝ እንዴት ሆንክ?
እንደምን አሉ?
አለን ሰላም። እንዴት ኖት?
አፍ እግዚአብሔር ይመስገን ሰላም ናቸው።
አለን ሰላም።
አክ- አክሲዮን ተጀመረ እንዴ?
እ፣ ከአንድ ወር በኋላ ነው የምንጀምረው ሽያጩ። አሁን ስምና ቁጥር እየመዘገብን ነው።
Okay፣ እሺ መግቢኛል።
እሺ ይቅርታ ማል በል መመዝገብ ስሙት ይቻላል።
እ?
እሺ ፈራው እ፣ ቆይ እ፣ በልጆች ለአዲስ ግልቆ ሻሎም ሽፈራ።
እሺ ስልኮት ይሄ ነው አይደለ? አሁን የደወሉልኝ።
አዎ አዎ እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ፣ ጊዜ ጊዜ መግዛት ትችላላችሁ የሚል ነው የሰማሁት።
ምን ላይ
እ፣ ኢትዮጵያ ቲቪ ላይ።
ቲቪ ላይ። እሺ በቃ ሐምሌ አንድ ላይ እንደውሎታለን።
እሺ እሺ እሺ ቻው።
እሺ